hello hello
እንዴት help እናያደርግልህ? አ የኔ አሁን ስንት agent ነው ያለው? ማለት አሁን እኛ እኔም ደወልኩ አንተም ደወልክ አንዱን ሊዘጋብ ይችላል ወይ ደግሞ rating ላይ ማስቀመጥ
አይደለ የኔ አለትን መሰለህ ጥሪው እኮ ሰክሰስፉል ይገባል እንዳናንተ ነው እንዳናንተ ነው ግን ኦልሬዲ ለምሳሌ እኔ እንደውታ